ጤና ይስጥልኝ ኢቴስ የበራ መረጃ ማዕከል በኩል ለርዳው
ጤና ይስጥልኝ። ትኬት ለመግዛት ፈልጌ ነበር ከየት ወዴት ነው የፈለጉት?
ለማክሰኞ አዲስ አበባ ላሊበላ።
ከአዲስ አበባ ላሊበላ ለማክሰኞ።
እ እሺ፣ አንድ ደቂቃ ይጠብቁኝ።
እሺ።
ለአንድ ሰው ነው የፈለጉት?
አዎ ለአንድ ሰው
እ፣ መሄጃ ብቻ ነው መመለሻ አለው?
እዛ ብቻ።
እሺ፣ አንድ ደቂቃ የጧት ሁለት ሰዓት በረራ አለ። እ፣ አንድ ሰዓት ከሀያ የሚነሳ አለ። አምስት ሰዓት ከሀምሳ አለ። የትኛው ይኑሉት?
አምስት ሰዓት እ፣ ከሀምሳ ነው። ስንት ነው?
አራት ሺህ ስድስት መቶ ሰላሳ አምስት
እሺ ፓኬጃችሁ ስንት ነው? ማለቴ ሻንጣ
ሻንጣው ተመሳሳይ ነው።
ስንት ነው?
የኢትዮጵያ ኢትዮጵያ ኤርላይንስ ነው። check ላድርግሎት አንዴ።
እሺ።
check-in የሚደረገው bag ሻንጣ ሀያ ኪሎ carry-on ሰባት ኪሎ።
እሺ አመሰግናለሁ። መልሼ እደውላለሁ።
እሺ፣ እሺ፣ እናመሰግናለን ስለደወሉ። መልካም ቀን